hello hello ጤና ይስጥልኝ።
ሰላም ጤና ይስጥልን። bet street አ፣ ታሪኩ ነኝ ኮሳና።
እሺ፣ ታሪኩ
HR ኦች እባክሽ ምንም ንግድ ፍቃድ ቅርንጫፍ ሊሰጡኝ አልቻሉም።
ምን አልከኝ?
አንድ ወር የንግድ ፍቃድ ቅርንጫፍ ንግድ ፍቃድ ማለት ነው።
እሺ፣ ቆይ ቁጥር ልስጥክ። እኛ ጋር ሳይሆን ፋይናንስ ደውለህ ካናግራቸው። ፋይናንስ ቁጥር አለ አለኝ በተደጋጋሚ ነግሬያቸዋለሁ። እሺ ነው የሚሉኝ። ምንም አሁን ግን በቃ ሊያሽጉት ነው።
እስቲ ደግመህ ደውላቸው። እኛ support ስለሆንን ፋይናንስ ናቸው ይህን ነገር የሚያደርጉት እሺ ፋይናንሶች ጋር እኮ ስደውል እነሱ HR ነው የሚሉኝ።
እኮ HR ጋር አስደውለሃል?
HR ኦች ጋር ደውያለሁ። እሺ እሺ ነው የሚሉኝ። እስቲ እሺ HR ኦቹ ስልክ
ሄሎ ወይ HR ቁጥር አንሰጥም፣ ግን እነሱ ናቸው ለፋይናንሶች ያሳውቁልካል። ደግመህ ደውልላቸው ለፋይናንሶች።
እሺ እሺ እሺ አባ